Hello ከ BestBet ነው የምደውልልዎት። አሁን አቤት። አዎ እኮ አዎ፣ ድምፅ ደውል።
አልሰማለኝ። ጸጥ ስትይኝ ነው።
አዎ ከመቶ ሺህ ብር ውጭ ያሉትን ሁለቱን confirm አደርግልዎታለሁ። መቶ ሺህ ብር በአንዴ ማውጣት ስለማይችሉ መ- ሀምሳ ሀምሳ ሺህ ብር አድርገው ማውጣት ይችላሉ።
እሺ back አድርጊልኝና እንትን ልበለው። እሺ እሺ ወደ ቤት ልመል- እንትን ልበልና እንደዛ ላድርጋ።
አድርጌ እሺ እሺ እሺ እሺ፣ አሁን አድርጊልኝ። እሺ አሁን አድርጌልዎታለሁ። reject በቃ በቃ በቃ መቶ እሺ፣ ሺህ ብር እነዛን confirm አድርጊ። እሺ እነሱን አድርጌልዎታለሁ። እሺ እሺ እናመሰግናለን እሺ ስለደወሉ።
እሺ። ያኛው ስልክ አይሰራም፣ በዚህ ልደውል።
ይደ- አሁን ደውሎልኝ የነበረ ይሰራል።
okay እሺ እሺ።
እሺ እንዲህ እናም ያስቸግረኝ ነው። እሺ እሺ እሺ እናመሰግናለን ስለደወሉ።
እሺ እሺ